ሰላም ጤና ይስጥልኝ።
ሄሎ።
ሄሎ
ይኸውልሽና አቤት።
ቅዳሜ የሆነ order አዝዤ እሑድ መጥቶልኝ ነበር።
እሺ
አንዱ ግን potato chips የለም ሰኞ ይመጣልሻል ብለውኝ እስካሁን ድረስ አልደወሉልኝም።
okay። ሰኞ ይመጣልታል እንደተባሉ አልደወሉም። እርስዎም ደውለው ሩቅ ነው ምናምን ምናምን ማለት ጀመሩ። ትናንት የት?
ማለት ነው የት ነበሩ?
አራርሳ
አራብሳ አ ዛሬም አልደወሉም።
አልተደወለልዎትም?
አ already ከፍያለሁ። ቁጥሩንም አስገብተው ሴንትኑን እንትን አይለም ምንድን ነው የተባሉት?
አልመጣልኝም ስል ምንድን ነው የተባሉት ስለ- ዛሬ ስለሌለ ሰኞ ይመጣልሻል ነው ያለ።
ነው የተባሉት? እስኪ ስልክዎትን አ።
ይስጡኝ አንዴ።
ዘጠኝ አስራ አንድ እሺ
ሀምሳ ሁለት እሺ
ሰላሳ አምስት ሰባ አንድ
ሰላሳ አምስት ሰባ አንድ ሶስት ኪሎ ድንች ነው።
አሀ እሺ እስኪ check አድርጌ በኋላ ብደውልልዎት ችግር አለው?
ይቻላል ይቻላል እሺ።
ደውዪልኝ እሺ እሺ እደውልልዎታለሁኝ። እሺ እሺ